ጤና ይስጥልኝ ልስፖርት ነው ባኮ የምንወደው።
okay ስለ deposit ደውዬ ነበር አሁን።
እሺ
እሺ ስልክ ብለሽኝ ነበር።
ስልክ አዎ ስልክ ቁጥር deposit የሚያደርጉበትን ነው?
አ- አዎ deposit ለማድረግ እሺ ቁጥር የያዙ እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ሰላሳ አምስት እሺ አስራ ዘጠኝ
እሺ ስልሳ ስድስት
ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሀ አምላክ ማርዬ
ማማ ፍትሀ አምላክ ማርዬ ያዙ
አ ደረሰኝ የሚልኩበትን የቴሌግራም ቁጥር ደግሞ ያዙ
okay እሺ ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ አሁን ከዛ ወደ እሺ ወደ ቴሌብር ወደ ስልሳ ስድስት ነው የምልከው።
አዎ ወደ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትህ አዎ።
አምላክ ማርጌ ይባላል። ወደዛ ይልካሉ። ከዛ እሺ።
ደረሰኙን screenshot ያደረጉና እሺ ወደ ቴሌግራም ይልካሉ ማለት ነው። ሰባ ስምንት ቤት ሆነ ቴሌግራም። ከዛ ደረሰኙን ሙሉ ስሞትንና ስልክ ነው የሚልኩት።
ኦኬ እሺ እሺ